የዕለት የቤት ቤት
spin spin የተደረገ እንትኑ ፖይንቱ ሪደም አላደረግኩትም። መች ነው የሚጥር?
አቤት
spin ሲደረግ የሚሰጠው point የለም።
እም፣ spin ሲደረግ Okay። spin አድርጌ የሰበሰብኩት point ነበረ፣ እሺ ብር ነበር። አልደ- አልገባም እሱ አልደረሰም።
እሺ አንዴ cashier ID cashier code ኡን ትነግረናል?
ስልኩን የቤት ቤቱን አ
ስልሳ አንድ
ስልኩን ነው እየነገረኝ ያለው።
ሄሎ
ሄሎ ሄሎ። እሺ ምንድን ነው ጉዳዩ?
ወይ ወንድሜ እሺ ምንድን ነው?
spi- spin spin አድርጌ የሰበሰብኩት point ነበረ
Okay ውድድሩ ነው
እ?
ውድድሩ ነው spin በ point አዎ ነው።
አዎ አዎ አዎ። ያው መጀመሪያ ቶሎ ይደርሰኝ ነበር። አሁን ግን በዚህኛው point ነበረኝ፣ balance ብር ነበረው point ኡ ብዙም ነበር ነጥቡ የሰበሰብኩት ግን አልገባም ብር
ምን point እንትን አምስት መቶ ውስጥ ገብተህ ነበረ ነው?
አ
አምስት መቶ ውስጥ ገብተህ ነበር?
አ ከዛ ም- ወጥቷል እንትኑ።
አ እንትኑ አልቋል ግን አልገባም ብሩ።
እሺ ከአንዴ ላይ ውስጥ መች እንደወጣ ውድድሩ እሺ።
ሰማንያ ስምንት ዜሮ አራት ላይ ደውል በይ። እሺ
እም?
ሄሎ
ወየ ወየ።
አንዴ ጠብቀኝ። እሺ
እሺ አባቴ እሺ።
ከማ Hello
ወየ ወየ አባቴ።
ገና አልተለቀቀም እኮ winner። እሺ ትንሽ ጠብቁ፣ ይለቀቃል በዚህ ሳምንት ውስጥ
አልተለቀቀም።
አልተለቀቀም። አዎ ከአንተ ካለህበት ይደርሰሃል። እሺ
ኦኬ እሺ።
እሺ እሺ